ቤት ቤት ሄሎ ሄሎ ይስጥልን። Best Bet ሰላም ነው?
አለን Best Sport
አዎ Best Bet Sport ሰላም ነው።
ስልክ ጣልንና በና እዛ account password ኡን ደግሞ ረስተነዋል።
እሺ እንዴት ነው የምናገኘው እሱን ነገር?
ምን account ነው?
እ፣ account ኡ ነው። አዎ።
ያ forget ማለት ትችላላችሁ። forget ብለህ እሺ ከዛ በኋላ SMS ይገባልሃል ወደ ስልክ መክፈት ትችላለህ።
ሲሙ የግድ መኖር አለበት። ሲሙ አለ እዛ ሲ- ሲሙ ግዴታ መኖር አለበት።
በቃ እና forget ነው የምንለው።
አ forget password ትለዋለህ። SMS ይገባልሃል። ከዛ በላከልህ SMS መክፈት ትችላለሽ።
እሺ እሺ፣ እሺ።
ችግር የለም።